ሄሎ አቤት አቤት አብሮ ይስጥልኝ። ቴሌዋና አገልግሎትን እንትን ብዬ ነበር እሱን ለማወቅ
ዘጠኝ ሰማንያ አምስት ብለው ይደውላሉ። መጀመሪያ
እ እ ኮከብ ዘጠኝ ሰማንያ አምስት ብለው ይደውላሉ። መጀመሪያ አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት ሰባ ቁጥር ቋንቋ ይበዙ።
እሺ እሺ